ሄሎ ሄሎ አቤት።
ስልክ አያነሱ ወይ ስልክ አንሱ ወይ ደግሞ አትነግሩልኝ በላቸው። መልስ
ኧረ ምንም ልደበደበኝ እኮ ምን ቀራት እሷ አታነሳልሽም። ይኸው አገቧ ነኝ ያለሁት።
እሺ፣ speaker ላይ አድርገውና አንዴ speaker ላይ አድርገው።
እሺ ቆይ አድርገሽ ሄሎ
ሄሎ አ- አድርጌዋለሁ ስልኬን።
እሺ፣ hello እናት ከቢሮ ነው አንዴ አናግሪኝ። ስልክም እያነሳችሁ አይደለም። hello
ኧረ እማ እናት በእናትሽ እኔ ምን- እኔ ምን ከቢሮ ማድረግ- ነው ከቢሮ ነው። ስልክ እያነሳችሁ አይደለም። አንዴ አናግሩኝ።
አትይኝ የሚወራ ሰው ካለ እሱ ያለ። hello
እ ዮሐንስ
ጭራሽ ሌላ ፖሊስ ምናምን ልጠራብኝ ነው። እኔ ምንም የማደርገው ነገር የለም።
እንዴ እሺ፣ አልታዘዛችሁም ወይ በል። በዜሮ ሁለት ሀምሳ ሁለት order አልተቀበላችሁም ወይ በላቸው።
hello ወይ ኧረ እሷ ምንም ሳደምጠኝ እኔ ምንም ማድረግ አልችልም። በቃ
እንዴ፣ ግራ ገብቶኝ እኮ ምን ላድርግ።
ይህ የመጀመሪያም ደውላላት ያናገረቻት ልጅ ነበረች።
እሺ
እሷ ምን እንዳቻ እንጃ አልታዘዘም ነበር ያለችው እስካሁን።
በቃ ስለዚህ አሁንም ለአንተ አልታዘዘም ነው አይደለም የሚሉ አዎ በቃ እሺ፣ ጥለህ ውጣ። እንግዲህ ምን ማድረግ እችላለሁ? ግን
ኧረ አንተ ይቺ